አብረውንን ብዙ ብዙ ለእኔ ብዙ ሆነሻል። ከዚህም በላይ በዋልልሽ እሱም ያንስብሻል። ካለኝ ሁሉ ከምችለው ፍቅሬ ሁንሽ የምከፍለው ላንቺስ ምንም አልሰስትም ወድሻለው ባለኝ አቅም አብረውንን ብዙ ብዙ ለእኔ ብዙ ሆነሻል። ከዚህም በላይ ብሆንልሽ እሱም ያንስብሻል። ካለኝ ሁሉ ከምችለው ፍቅሬ ሁንሽ የምከፍለው ላንቺስ ምንም አልሰስትም ወድሻለው ጓደኛ አቅም አልባከንም ዘመኔ ስኖር ካንቺ ጋራ ስኖር ካንቺ ጋራ ስባረክሽ በፍቅር ወተሽ ከሰው ተራ ወተሽ ከሰው ተራ ነገን እንዳልፈራ ሳላጋንን ብናገር ላንቺ ሳላደላ ላንቺ ሳላደላ እኔ ሆንሽው ይበልጣል የኖርሽው ቢሰላ የሆንሽው ቢሰላ ቃላጠፉኝ ሌላ ራቅ ካለው ሰማይ ዝቅ ካለው ምድር አግቻለሁ ካንቺ የእውነተኛ ፍቅር ሳወድስሽ ልኑር ደግሜ ደግሜ ከናሰከ ሁሉም አንቺን አስከወድሜ አብረን ሆነን ብዙ ብዙ ለእኔ ብዙ ሆነሻል። ከዚህም በላይ ብዋልልሽ እሱም ያንስብሻል። ካለኝ ሁሉ ከምችለው ፍቅሬ ሁንሽ የምከፍለው አንቺስ ምንም አልሰስትም ወድሻለው ጓደኛ አቅም ከልክ አልፎ መውደድሽ በምን ልመልሰው በምን ልመልሰው ያንቺን ፍቅር ልሸከም ልቤ ያቅማለሰው ልቤ ያቅማለሰው ጥሩ ነሽ መልካም ሰው በጉብዝናሽ ወራት ልብሽ ሳይደነድን ልብሽ ሳይደነድን አስተማርሽኝ አንቺማ ካንጀት ሰው መውደድን ካንጀት ሰው መውደድን ካንጀት ሰው መውደድን ራቅ ካለው ሰማይ ዝቅ ካለው ምድር አግቻለሁ ካንቺ የእውነተኛ ፍቅር ሳወድስሽ ልኑር ደግሜ ደግሜ ከናሰከ ሁሉም አንቺን አስቀድሜ